ሄሎ ሄሎ ጤና ይስጥልን።
ደህና
ከዊፕላስ Solution ነበረ የምደውልለው።
እ እ ከዊፕላስ Solution ነበር። ዊፕላስ application ላይ apply ተመዝግበው ነበር አይደለ?
ምንድን ነው application ኑ?
ዊፕላስ Solution የሚባል application ላይ app ነው።
እሺ
አሁን ላይ እሱ ላይ የተመዘገቡ service ኦችን system ላይ active እያደረግናቸው ነው እና አንዳንድ ያልተሟሉ መረጃዎችን ለመጠየቅ ነበር። ሄላ
እሺ ይስማል
በምን አገልግሎት ነበር የተመዘገቡት?
ምንድን ነው አገልግሎቱ? ትንሽ አፋን ኦሮሞ ይሻላል። አማርኛ ብዙ አልሰማም እኔ።
እሺ እሺ፣ እንደሱ ከሆነ
ሌላ ሰው የለም።
እሺ፣ ያገናኙታለሁ።
እሺ እሱን አይ- እ-